ሄሎ ሄሎ ሰላም ጤና ይስጥልኝ።
እም ቡዜ cosmetics and children's clothes
እ እ
ቡዜ cosmetics and chil- children's clothes ነው።
አ ከ WePlus ድርጅት ነው የምደውልልሽ።
ከምን እ WePlus ከ WePlus ድርጅት ነው የምደውለው።
እሺ WePlus solution provider ላይ አገልግሎት ለመስጠት ተመዝግበው ነበር። እ አሁን ላይ አገልግሎት መስጠት ጀምረናል። ኦንላይን በመሆን ያለምንም ወጪ ስራ ማግኘት የሚችሉ መሆኑን ልንነግረው እንወዳለን። WePlus solution provider ጥቅሙ ማንኛውም አገልግሎት ሰጪ አሽከርካሪዎች የ- የሚጠቀሙበት ነው፣ እንዲሁም የሚመዘገቡበት። WePlus solution user ደግሞ ጥቅሙ የትራንስፖርት እና ከ349 በላይ game ኦች አሉ፣ እነሱን የምንጠቀምበት ነው። ሄሎ
ሄሎ እ ሰ- ሰምተሽኛል?
አ እሺ፣ መልካም የስራ ቀን ይሁንልዎ። እናመሰግናለን።
እሺ